ጤና ይስጥልኝ ብርሃኑ አብሮ ይስጠን። አቤት ከዊፕላስ ሶሉሽን ነው የምደውለው የትራንስፖርት አገልግሎት ሰጪዎች ነን። እና እ እኛ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። እና እሱም እሺ ይቅርታ፣ ተጨማሪ እንትን ይቅርብኝ።
አይመዘግ አ- እሺ አ- ግን አማር አሪፍ ነበረ።
እም፣ አይ፣ ሁሉም ሲመጣ አሪፍ ብሎ ሞባይልህን አግሎ ምናምን ትርጉም የለውም። መጀመሪያ ደንበኛ ነው እንጂ ሹፌር አይደለም መቅደም ያለበት። ደንበኛ ከሌለ ሹፌሩ ሞባይሉን ያግላል።
አዎ እኛ ለአሽከርካሪዎች እ ለየት ያለ ነገር ነው የመጣ ነው። እነሱን የሚያርጉበትን ነገር ነው ይዘን የመጣ ነው እና
thank you thank you እሺ አመሰግናለሁ።